ደውዬ ነበር። አሁን
ድልኝ አይደሉ ኖ ኖ ደውዬ ነው አሁን
እኮ አሁን ስልክ ተቀበረውን አዎ ተቀብዬ ነበረ ስልክ ሰው ልደታ ነህ ምናምን ተራ እያሉኝ ነው እና እኔ ጀመረ አላውቃቸውም። እኔ ጀመረ እንትን እንደ ሾፌሮችም አሁን ለመቀበል ዝግጁ ነው አይደሉም፣ ፈቃደኛ አይደሉም። እኔም ወደ ከሚሄድ እያሰበኝ ነው ከማን ጋር ተመልሼ ነው።
በጣም ይቅርታሽ። አሁን ፕሮዳክቱን እርሶ ይፈልጉታል?
እኔን ይሰራል እንደ እኔም ፈልና ክልል እንትን ብያለኝ።
ሌላ ቦታ አልተባባልንም። እኛ መተን
ሄሎ አሁን እንም ለስዱኛል እነሱ ዕቃ እኔም ወደ የሚሄድበት ስላለኝ ነው እንጂ ሊሰጣቸው ነበረ ይዞ እንዲ
ድራይቨሮቹ ለዘበኛ ምናምን አያስቀምጡልንም ወይ? ምናልባት በቃ እሺ እሞክራለሁ። እንደዛ እሺ
እንደዛ የሆነ ቦታ ያስቀምጣቸው፣ ሹፌሮቹ ይንገሯቸው።
እሺ እሺ እሺ እሺ እናመሰግናለን።